ሄሎ ጤና ይስጥልን ብስቤት ዮሐንስ ነኝ እናቱ።
እሺ ሄሎ ሄሎ
እንትኑን ስት ገብተሽ ስታይ ማለት ነው እሺ ፍላሽ ፍላሽ ላይ ነው እናንተ ጋር ነው አስጭኛ የመጣሁት እንትኑ ላይ ያለው ሳይሆን ፍላሽ ፍላሽ ውስጥ ገብተሽ ነው እንትን የምትይው። እየጠበቅኩሽ ነው ኦኬ አላክሽልኝ እኔ ዲስክሪት አለ አይደል እሺ ሌላ አዎ።
ሰው ነው እያወራ ያለሁት እሺ እሺ ዮሐንስ እኮ ያልከው?
ሴት ሴት ላድርግሽ ይኸው ላኪ ዮሐንስ አዎ።
እሺ እሺ flash ላይ ነው ያለው እንትኑ እሺ AnyDesk የገባላት ለዮሐንስ hello ዮሐንስ ቡራዩ ነው አ ዮሐንስ አዎ። okay ዮሐንስ ቡራዩ AnyDesk ልኳል ቴሌግራም ላይ ልካሃል አይደለ ዮሐንስ ልክ ያለው ልነግርሽም እችላለሁ። ከፍቼ እየጠበቅሽ ነው እዚህ ጋር ያው ሴት ላድርግ እሺ ማን በሚል ስም ነው የላክልን ዮሐንስ ይቅርታ ዮሐንስ ነው ዜሮ ዘጠኝ ዜሮ ዘጠኝ ነው Jesus Lord መሰለኝ እንትኑ የሚለው profile ኡ ቴሌግራም ላይ Jesus ነው የሚለው አ Jesus እሺ አንዴ hi ትለኛለህ ደ- ዮሐንስ ብዙ contact ስላለ እዚህ ጋር ሀይ ኧረ በለኝና እዚህ እንዴት እሺ፣ ላግኝ?
እሺ፣ እዚህ ጋር ልንገርሽ እናት በእናትሽ ቻርጅ ዘግቶብኛል እዚህ ጋር ልበል ሌላ ሰው ልንገርሽ ስለሚገባልህ ነው እኔ አይደለሁም እኮ ችግር የለውም እዚህ ጋር አስራ አራት ልንገርሽ
ጥሩ ኤኒ አስራ አራት ኤኒ ዲስክ ኤኒ ዲስክ
ሄሎ
ሄሎ አስራ አራት አሉት ወይ ሄሎ ወይ ሄሎ ሄሎ ዮሐንስ እንዴት ነህ? ሰላም ነው?
አለን ገብረ መስቀል እንዴት ነህ እናንተ አላ- ጋር ፋውንደርሽ የመጣው ፍላሹ ገብ- ላይ እንትኑ ላይ አዎ በ- የተጫነው- በእንትን አይሆንም። እሺ ቅድምም እየነገርን ነበር። አይገስ በደንብ እንትን አልተባባልን መሰለኝ። ኤኒ ዴስኩ መላክ ያለብህ ቴሌግራም ላይ ነው። እኛ እንትን ማድረግ የምንችለው አንተን አይደንቲፋይ እኮ ላክ የምናደርገው ነው እኮ ልክ ያለው እኮ ስንቴ እኮ ነው የላኩት በዮሐንስ በሚለው ልከኸዋል። ቅድማውን ልኬዋለሁ ብለህ አዎ።
አላከውም።
አዎ ልክ ያለው ዜሮ ዘጠኝ ዜሮ ዘጠኝ አሀ፣ ዘጠና አምስት በቃ፣ አስራ አምስት በቃ አዎ፣ እዛ ላይ አሁን አዎ።
አይልሀለሁ። እዛ ላይ ከላኩ በቃ ጠብቀኛ እንዴ።
እኮ እሱ ላይ እንትን ላደርግ እየጠበቅኩ ነው በቃ እሺ ጠብቀኛ እንዴ።
እና እንትኑ ላይ ነው ያለው የተጫነው ፍላሹ ላይ ነው ገብተን እንትን የምትለው እሺ እሺ አውጠዋለሁ። እሺ